ሄሎ ሄሎ ጤና ይስጥልኝ።
አቤት። ሰላም።
ሰላም ከቺፕቺፕ ነው የደወልኩሎት ልስራት።
አቤት። አዎ።
የሽንኩርት order ነበሩት አይደል ዛሬ የሚደርሱት?
እ ለዛሬ ነበር ያዘዝኩት። ለነገ አለችኝ እኮ ጋር ቅድም ደውላ ነው OK ደ- አምጥታችሁ ደውላ ነበር። አይ አላመጡትም። እንትን ነው በ location ስህተት ምክንያት ነው ያልመጣሉት። ለዛ ነው location አዎ፣ ስቴዲየም
በቃ አዎ። እንትን ሶስት ቁጥር ማዞሪያ ነው መሰለኝ ያዘዙት።
እ ሶስት ቁጥር ማዞሪያ ቶታል ነው ሶስት አይደል?
ቁጥር ማዞሪያ። አዎ።
በቃ location ኑን ያስተካክሉትና የኛውን ግን ነገ ሶስት ቁጥር ማዞሪያ እልክልዎታለሁ።
እሺ ነገ በሱ ላክልኝ። አላስተካክል ብያት እኮ የዚህኛውን እናስተካክልልሻለሁ ምናምን ብላኝ የዚህኛው ይስተካከላል፣ ግን ለሌላ ቀን ሲያዙ እ፣ profile ውስጥ ገብቶ ለሌላ ያሉ ቦታ ያስተካክላል። check አደርገዋለሁ። እሺ በቃ እሺ፣ እሺ፣ መልካም እሺ፣ እሺ እሺ፣ እሺ ቻው።
መልካም። አመሰግናለሁ።